ቤት
confirm እንድታደርጊልኝ ነበረ። withdraw እሺ፣ አንዴ ቆይ።
ዘጠኝ አስራ አንድ ስልክ ልንገር።
እሺ፣ አንዴ ቆይ። እሺ፣ አንዴ አንዴ ጠብቀኝ፣ መስመር ላይ ጠብቀኝ። አንዴ ላስተላልፍለት።
እውነታው
hello ይላፍ ወይ ይላፍ። አቤት።
cash confirm እንድታደርጊልኝ ነበረ። withdraw እሺ፣ የቤት ቤት ቁጥርህን ንገረኝ።
አስራ አንድ እሺ፣
ሰላሳ አምስት ሰላሳ አምስት ሀምሳ ስድስት ሀምሳ ስድስት ዜሮ ሶስት ዜሮ ሶስት ስንት ብር ነበር?
አንድ ሺህ አምስት መቶ አሁን ነው የጠየከው?
አ፣ እሺ ሄሎ፣ ወደ ቴሌብር ወይ- account ነው የላከው?
አ፣
አሁን balance ነው ገብቶልሃል። እሺ check አድርገው።
እሺ እሺ፣ ያጣ እሺ፣ እሺ፣ አመሰግናለሁ። መልካም ቀን።